ሄሎ ጤና ይስጥልን ቤስት
ቤት
ሄሎ ስትሮ
ሄሎ
ስትሮ ስትሮ አምስት ሺ ወደ ተላብር ተላብየለም አልገባልህም እሺ አንዴ ጠብቀኝ
ትናንትና ትናንትና
እሺ
ራ ሶታይ
አሁን የደወልክበት አይደለም ቤስት ቤት ቁጥር
ሜይ ሌላ ነው እሺ ራ ሶታይ ራ ሶታይ አስራ አምስት እሺ
ሰላሳ ሶስት አስራ አምስት ሰላሳ ሶስት እሺ ዜሮ ሶስት ዜሮ ሶስት እሺ
ሰባ ስምንት መጨረሻ ሰባ ስምንት እሺ ቼክ እያደረኩልን ስንት ብር ነበር? ይቅርታ
አምስት ሺህ አምስት ሺህ ብር እሺ። Hello እሺ፣ confirm አድርጌልሃለሁ። እሺ፣ ትንሽ ቆይተህ ሞክረው። በቻፓ ነው ዊዝዶ ያረከው። confirm አድርጌልሃለሁ።
ገባ አዎ
ገባ
አዎ፣ ትንሽ ቆይተህ check check አድርገው። እሺ፣ ቻፓ ስለሆነ ትንሽ ይቆያል system ላይ በቻፓ ስለሆነ ዊዝዶ ያረከው። ትንሽ ቆይተህ ሞክረው። እሺ፣ ወደ ቴሌብር ወደ Best Bet
አይ፣ ወደ Best Bet ወደ Best Bet አይደለም ዊዝዶ ወደ account ወደ ባንክ ነው ዊዝዶ ያረከው በቻፓ።
እሺ